ሰላም ጤና ይስጥልኝ ቤት ቤት አለ ሰላም ናት።
እግዚአብሔር ይመስገን።
ካሸዋታ አውጥቼ ነበረ።
ዊዝድሮ ነው።
አዎ አውጥቼ ግን እስካሁን አልገባልኝም።
እሺ ለማስመዝገብ ነው።
ንገረኝ። እሺ የቤት ቤት ቁጥርህን
ዘጠኝ ሰላሳ በስልኬ ነው ደናልኩ ስንት ብር ነው?
ሶስት ሺህ ብር እሺ ንገረኝ። ጠብቀኝ። እሺ እሺ።
መቼ ነበር? ትላንት ነው።
ጠዋት ጠዋት አይ እሺ እሺ ሊል ንክስ